ሰላም ጤና ይስጥልን። Best Bet ቤቲ ነው የሚረዳው።
የቅድሙ ልጅ ነኝ። Okay የሆነ ትኬት ነበር አንድ ጨዋታ fail ያደረገብኝ።
ንገረኝ ትኬት ID ውን ወይ cashier code።
እሺ አምስት ሶስት
እሺ
ሁለት ዘጠኝ እህ
ሀያ እሺ
ዘጠና ሶስት
እሺ ሰባት
እሺ ኤፍ
ሰባት
ሰባት ኤፍ ኤፍ
አራት እሺ
double E E ሁለቴ
እሺ
ኤ
ኤ
ሰላሳ ሁለት እሺ
ኢ
እሺ
ዜሮ ሰባት እህ
F
ሀያ ብር ለቆልሃል። እሺ ቼክ አድርገው።
እሺ እሺ
መልካም ምሽት።
እሺ ቴንኪው